ሄሎ
ሰላም ጤና ይስጥልኝ ቤት ቤት
እ
ሰላም ጤና ይስጥልኝ ቤት ቤት
የሆነ ወረቀት ነበረ ቤቲንግ እ የሆነ ወረቀት ነበረ
ሀሸር ኮዱን ንገረኝ።
አይሰም
ሀሸር ኮዱን ንገረኝ።
ኮዱን አዎ
አስራ ሶስት እህ
ሰላሳ ሰባት ዘጠና ዘጠና ሶስት ሰባ ስምንት
ድምፅክ በጣም ርቋል።
ሰባ ስምንት መጨረሻው እሺ ያው አብርቼ እልሃለሁ። ያው ሁሉም lost ነው። እሺ
አንድ በእውነት ነበረው አይ የለውም። ይሄ በስድስት ነው የወደቀው። እሺ
ማለት ስድስት lost ነው አምሳ ብር ስልክ ላይ አምጥቶልኝ ነበረ ምን አልከኝ?
ስልኩ ላይ አምሳ ብር በእውነት ሰጥቶኝ ነበር አይ አይደለም። ይሄ በእንድ- ስ- የመረጥከው ስንት መሰለክ?
እ ዘጠኝ ማ- ዘጠኝ match ነበር የመረጥከው።
አ ከዘጠኙ ስድስቱ ወድቋል።
እሺ እሺ አባቴ መልካም ቀን።